ስለማሪ ባባ
ጤና ይስጥልኝ። ድሪም ላይነር ድሪም ላይነር ሆቴል ነው። እዛ ደርሻለሁና ወደ እናንተ ለመግባት ነበር።
ድሪም ላይነር ሆቴል ጋር አዎ ትንሽ በረድ ሲሉ
አዎ
አፍሮሊንክ ሞተር የሚል አለ። በሱ ሬክላም ትክክል ይግቡ።
እ አፍሮሊንክ የሚል ሬክላም አለ። በሱ ሬክላም ትክክል ይግቡ።
በአፍሮሊንክ ውስጥ መግቢያ ያለችው አ በሱ ሬክላም ትክክል ሲገቡ አሊባባ ሬክላማችን ይታያል።
okay እሺ እሺ እሺ